Hello ጤና ይስጥልኝ ታዲያ አምቡላንስ
ጤና ይስጥልኝ።
ጤና ይስጥልኝ ታዲያ አምቡላንስ የደወለች እኮ ምን ልርዳዎት?
እስቲ ለትኩሳት የሆነ መድኃኒት ነገር ንገረኝ እስቲ። ለጉንፋንና ለትኩሳት በጣም አሞኛል።
እሺ አቅራቢያዎ የሚገኝ ጤና ጣቢያ ወይ ፋርማሲ ሄደው ፓራስታሞል ይውሰዱ።
ፓራስታሞል ወይ መርፌ ወይ ደግሞ ኪኒን ነው
ምን አሉኝ?
ወይ መርፌ መርፌ ነው እንዴ የምወስደው?
ኪኒን ኪኒን ይውሰዱ።
እሺ አመሰግናለሁ።
እሺ